ጤና ይስጥልኝ Bet hello hello
አቤት፣ አይሰማም?
ይሰማል። ምን ነበር?
ይኸውልሽ ትናንትና deposit አረግ አራት መቶ አስራ አምስት ብር deposit አረግ እሺ፣
deposit አልሆነም።
እስካሁን አልገባም።
እስካሁን ድረስ አልገባም።
የ Best Bet ቁጥርህን የደወልክበት ነው? check ላድርግልህ።
አይደለም እሺ፣
ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ ሁለት ሀያ ስምንት ሀያ ስምንት አስራ ሰባት እሺ፣ ስልሳ
ጸጋዬ ወልዴ ነው ስምክ።
አዎ
ልካልን ነበረ እንዴ?
ልክ በቴሌግራም አዎ
እሺ፣
ትናንትና ማታ
ልልክ check ላድርግልህ። ጠብቀኝ መስመር ላይ
እሺ
የትላንት ነው።
ትናንትና አዎ
message ኡን ግን አላክልንም ነበረ ቴሌግራም ላይ ልክ ያለው ቴሌግራም ላይ የሆነ ቁጥር ሰጣችሁ ላኩኝ።
ግን ያው አላገኘሁትም ብዬ ነው። የአርባ አይደለም አዎ፣ ትላንትና አዎ እሺ። ስንት ብር ነበር?
አራት አስራ አምስት
አራት መቶ አስራ አምስት አዎ። አ ልካ ነበረ ለቻፓ ላሳውቅልህ፣ ትጠብቀኛለህ?
ተጠብቅሻለሁ፣ አሳውቂ ነው ትናንት ጀምሮ ግን አሁን እንዴት ነው አዎ። ግን የለም አይቼው ነበረ፣ የለም ቻፓ ላይ እኮ እንዴት ነው ማለት ከዚህ በኋላ ተማምን እንዴት ነው የምንጫወተው?
ችግር የለውም። እኔ እንትን እላለሁ። እሺ፣ ትላንት እኮ system ስላስቸገረ ነው እንጂ ሁሌ እንደዚህ አይሆንም እ
አየር ላይ አልጠብቅሽ አይ ችግር የለውም። ምልክ ለቻፓ ካሳወቅኩ እነሱ ይመልሱታል ነው
እኮ deposit እኔ አሁን አሳውቃለሁ እ አዎ ያሳውቃሉ። ቢላክ ኖሮ እኮ እስካሁንም ያደርጉት ነበረ።
እኮ አርጊ እንደዛ ምን ነው ማረግ ምንም አያስፈልግም። ያው ልካ አይደለ በቃ የ Best Bet ቁጥርህንም ልካል። አንድ ላይ አድርጌ እልክልሃለሁ ለቻፓ። ትንሽ ጠብቀኝ። እንትን ከገባ አሳውቅ።
ምን ያህል ደቂቃ ይሁን?
የደወልክ እም፣ ይሰራል የቤት ቤት ቁጥርክ ብደውልበት
አዎ ወይ ደግሞ እዚሁ ላይ ገብቶልሃል እላለሁ። ቴሌግራም ላይ እነግርሃለሁ እነሱ ሲመልሱልኝ።
እጠብቅሻለሁ። ግን ምን ያህል ይፈጃል?
እ፣ አላወቅኩም፣ የዛሬውን አላወቅኩም። አሁን ስለገባው አላወቅኩም የዛሬውን። ትላንት ግን እየመለሱልን ነበር።
እሺ አሳውቂኝ ቶሎ።
እሺ እሺ